Hello
አስጥልን ወይ ሰላም ዋልሽ?
እግዚአብሔር ይመስገን ሰላም ነሽ? አለሁልሽ።
አለን እግዚአብሔር።
ሀይሉክሱ ቆዩ አይተን ነበር። ቲክቶክ
ሀይሉክስ ሁለት ሺ አስር እና አለን
ፕሮግራም ይመስለው እኮ ነው።
one five ኡን ነው አዎ
one five አምስት ሚሊዮን ብር
እ አምስት ሚሊዮን ብር
የትኛው መስሎሽ ነው?
one five አይደለም የሚለኝ አባት ቀዩ
ምንድን ነው ዶልፊን ነው two LT ም ነው የሚሉት
አዎ ቀዩ የሆነ ፊ- ከፊት ለፊቱ ፎቶግራፍ ተነስተሽ የለ እንዴ?
ምንድን ነው እኮ two LT ነው የሚሆነው ወ- እንደዛ ከሆነ two LT ነው ሁለት ሺ አንድ ሞዴል ዶልፊን two LT ነው
ላንድ ክሩዘር ሃይሉክሱ
ሀይሉክስ ላንድ ክሩዘር በቀይ የለንም አባት
ኮብራ የሚመስለው ቀይ የተሸፈነ
በቀይ የለንም በቀይ ያለን እንደ ዲ- ዶ- ዶልፊን two LT ነው ያለን
እንትን እኮ ነው ይሄ መኪና ይሄ ቀዩ ይሄ ምንድን ሃይሉክስ ቀይ የለም ይሄ ምንድን እኮ ሀይሉ በቀይ ሀይሉ
እ ሄሎ